ጤና ይስጥልን። ቤት ቤቴ ነው የምንረዳው።
ሰላም ቤት እንዴት ነሽ?
ሰላም
ሄኖክ ነኝ። ማን አለ ጄሪ ወይ ብሩክ ይኖራሉ?
ጄሪ አለች።
እስቲ ጄሪን ካገናኘን እሺ ጄሪ ነይ።
ጄሪ አቤት እና ሰላም ነው እንዴት ሆነች?
አለን፣ እግዚአብሔር ይመስገን።
አለን አለን።
እሺ እንትን ሄኖክ ሚዛን ሁለት ላይ እም፣ እንትን ቀይረን ነበረ ሲስተም ዩኒት እሺ
እና አዲስ system unit ነው እና አንድ install አታረግኝ okay፣ ልኬ በቃ ነበር።
እሺ። ፋይሉ አለ አይደለ?
እስቲ file ኡ flash ኡ ላይ አለ እቺ ጋር ኮፒ ለማድረግ ሞክረናል።
እ፣ እስቲ ኮፒ የተደረገው ትክክል ነው ትክክል አለ የሚሆንና ካልሆነ ግን file ኡ flash ላይ አለ ዘበክቻለሁ።
እሺ በቃ እንሞክረዋለን። እሺ እሺ እሺ